Hello ጤና ይስጥልኝ ቤት
አቤት አዎ አብሮ ይስጥልን እናትዬ ኮምፒውተር አንዴ ኮድ ጠፍቶብን ተበላሽቶብን ነው እንዴ እሺ የት ነበረ ዩኒቨርሲቲ ቆርቆሮ ሰፈር እሺ እኔ ድረስ ትልክልኛለሽ
እ እኔ ክልላክልሽ አዎ
እንትኗ ኮድ ነው የኮምፒውተር የምንሰራበት የራሳችን እኮ password ኣችሁ ነው አዎ password ጠፍቶባት ነው አብራኝ የምትሰራው ማን ነው ስሟ
ቡርቴ ቡርታይት
ብሩክታይት አዎ እሺ ማን ነው ስምሽ ቴሌግራም ላይ እዛ ላይ check አድርጌ ላክልሽ
እንትኑ ላይ ምን ቴሌግራም ላይ ቴሌግራም ላይ እሺ ያንቺ ስም ማን ነው
ቆይ አንዴ በቀደም የላኩልሽ ልጅቷ ጋር በእሷ ስም ነው ቆይ አንዴ እሺ እሺ
እሺ